ጤና ይስጥልኝ hello ቪዛ ሊዲያ ነኝ እባክዎት ምን አይነት የጉዞ መረጃ አለው?
ሰላም ነው ሊዲያ?
እግዚአብሔር ይመስገን።
አለ ነው። ስለ ውጭ ሀገር process ልጠይቅሽ ነበር።
እሺ ደንበኛችን እ ወዴት ሀገር ነው መሄድ የፈለጉት?
እ ሶስት ሀገር መርጫለሁ።
እሺ እ ፈጣን ከሆነ ግን አንቺ ትነግሪኛለሽ።
እሺ ደንበኛችን እ እሺ ሃንጋሪ፣ ሃንጋሪ፣ እ ቱርክ ቱርክ፣ እና ኖርዌይ ወይ ወደ ፖላንድ
እሺ ደንበኛችን
በስራ ወይ ደግሞ ለትምህርት ቪዛ ካለ እሺ እ አንዴ መስመር ላይ ጠብቀውን ላጣራለን።
እሺ። ሬዲዮ ቀጥ እየገባ አ ታዘ አ እንዴ ቀላል አሪፍ ነው። አወቅ ሲሆን የጠበቀ ነገር ይኖራል። ስልክ ሶስት ይጠይቃል። የማን ነው? ቢግባ እንዳትወጣ ብዬ ነው ስል እንደ ብቻዬን ከምጮህ አስራ ሶስት ገና ነው የኔ ግን ገና ነው። እሺ። አይ ይሄን ነገር ማወቅ ጥሩ ነው። እጅግ ሬዲዮ ላይ ሰምቼ ደንበኛችን መስመር ላይ ናት።
አዎ፣ ነኝ ነኝ።
እሺ ደንበኛችን process time ኡን ነው የፈለጉት? process time ኡን ነው የፈለጉት ወይ?
timing